ጤና ይስጥልኝ። ከቢጃ እንደደውል ነው ፍቅር አምቦ እሺ አሁን ቅርጃም ቦስ አዲስ የቪዛ የመለያ ቁጥር ልከን ነበረ። ኤስኤምኤስ ሮታል በቴክስት አዎ እንትን ይሄ ከዚህ በኋላ ሪ- ሪጅን ምናምን እንትን የሚለው
ይሄ መለያ ቁጥር አብሮታል አንድ ላይ ቁጥሩ አለ- ቁጥሩ ደርሶታል።
ይሄ ምንድነው ቴሪ ቴሪ ምናምን የሚለው አለ።
አዎ ለሚች ደርሶታል።
አዎ አዎ የሆነ ቁጥር ደርሶ ያለ እሺ እሱን ለማድረግ እሺ መልካም ቀን